ስጥልን ችብችብ ሰላም እናት እቃ አዝዤ ነበር እና ለዛሬ አይደርስልኝም። በእናትሽ መች ነበር order ያደረጉት?
እ ትናንት ጠዋት ላይ
እሺ በዚህ ስልክ ቁጥር ነው?
አ
እርስዎ ኖት አይደል አድሚት?
አ ያብጸጋ በሚል እሺ የ driver ስልክ ልንገሮት።
okay እሺ አመሰግንሻለሁ። ንገር ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ
ድጋሚ ሀያ ዘጠኝ አዎ እሺ ሀያ እሺ ሀምሳ ሰባት ሀምሳ ሰባት አሚር ይባላል። ይደውሉለት።
እሺ ሞዬ እሺ እናመሰግናለን። መልካም ቀን